ጤና ይስጥልኝ ሀና እባላለሁ እባክዎን መጠየቅ እ ሰላም ነው ማ ሰላም ነው
እ ፍሪጃችን ተበላሽቶብን ነበርና okay እሺ ምንድን ነው የሆነብዎት
I think fan ኡ መሰለኝ የተቃጠለው
okay እሺ እሺ ከዚህ ቀደም ጉዳይኦን ተጠቅመው ያውቃሉ
አይ አላውቅም የመጀመሪያ ጊዜ ነው መረጃችን የት ነበር ያገኙት
አና ቲክቶክ ላይ okay እሺ እሺ እ ሙሉ ስሞትን ይንገሩኝ ሀና ዘውዱ ሀና ዘውዱ አ በዚህ ቁጥር ነው የምናገኘዎት አዎ የት አካባቢ ነው ባለሙያ የሚፈልጉት ጀሞ ሁለት
እሺ እ brand ኡ ምንድን ነው የፍሪጁ
ምን አልሽኝ እማዬ የፍሪጁ brand ኡ ምንድን ነው እ ፍሬሽ ፍሬሽ አ
መልካም እሺ ስለዚህ የባለሙያ ጥያቄ ለማስተናገድ በቅድሚያ የአገልግሎት ክፍያውን የት ነው ብር ብቻ የሚከፍሉ ይሆናል
በ mobile banking ነው
አዎ የአማራጮች አሉ እሺ
እ በክፍያ የሚፈጽሙበት የባንክ መረጃ እና ስለ ጉድ ስለ ጉዳዩ ውስን ዋስትና የሚያስረዳ ሰነድ አሁኑኑ እልክልዎታለሁ እሺ እሺ መልካም ቀን እ ይሁንልዎት ማወቅ ይቻላል estimate ማድረግ ይቻላል ግምታዊ ሂሳቡ እንዴት ማለት ይቅርታ የባለሙያው ምን ያህል እንደሚከፈል ለእሱ?
ምናምን አ አዎ ለ- ለእቃው ለምናምን total እ- ማለት estimate ማድረግ ይቻላል አይቻልም። ባለሙያዎቹ ናቸው የሚያውቁት። ምክንያቱም ያው የዋጋው ወይ ገበያ ላይ አይተው ነው በእጁንም አዎ።
በ- በዋጋውን መወሰን የሚችሉት እና እንደዛ okay።
ያወጣ ነው የለም። ለወደፊቱ ግን range እናወጣለን።
okay እሺ እሺ ሀና፣ መልካም ቀን።
አመሰግናለሁ አመሰግናለሁ